ሌላ
አቤት ምን እንርዳዎት
ሰላም ነው። ቻፓ ነው።
አዎ ምን እንርዳዎት
ትናንት ከ Best Bet
ከ Best Bet ከ Best Bet እሺ
ወደ እኔ የንግድ ባንክ account ውስጥ ዋግ ይባል።
እሺ የንግድ ባንክ account ቁጥሮት ንገሩኝ።
እሺ አንድ ሺ
አንድ ሺ ሁለት ስልሳ አንድ ሁለት ስልሳ አንድ ሶስት ሰላሳ ሰባት ሶስት ሰላሳ ሰባት ሁለት ሰማንያ ስድስት ሁለት ሰማንያ ስድስት
ግን እዛው waiting ምናምን ብሎ ቀረ ማለት ነው።
አዎ እኛ ጋር አልመጣም። እሺ Best Bet ጋር ደውላችሁ ወይ approve ሳያደርጉት ቀርተው ነው የሚሆነው። እነሱን ይጠይቋቸው። ሰማንያ ስምንት ዜሮ አራት ይደውሉ።
እንትን ሰማንያ ስምንት ዜሮ አራት
እሺ እሺ እናመሰግናለን።